hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ቬሌንቲስቶ ነው ምስ የደወሉት። ምን ልርዳዎት?
እ፣ ስለ ቤት መረጃ ለመጠየቅ ነበር።
እ፣ ይቅርታ አሁን ላይ ቤት እ፣ hold አድርገናል። አሁን አክሲዮን እየሸጥን ነው።
okay ቤት የለም።
maybe አክሲዮኑን ገዝተው ወደ ቤት መቀየር ይችላሉ። just መክስ- መስከረም አካባቢ ቤት ሽያጩ ስለሚጀመር okay አክሲዮኑን ገዝተው ወደ ቤት መቀየር ይችላሉ።
okay። የቢሮአችሁ የት አካባቢ ነው?
እርስዎ የት አካባቢ ኖት?
እኔ ወደ ስድስት ኪሎ አካባቢ ነው።
ስለዚህ ልደታ ቢመጡ ቆንጆ ነዋ።
ልደታ
ስሞትም አለበት።
እ፣ ዮናስ እባላለሁ። ግን ይሄ መለ መለሰ በሚል ስልክ ነው የደወልኩት። ዮናስ እሺ የእርስዎን ስልክ ልን- ይንገሩኝና
ቆይ አዲስ ነው አላውቀውም። ልን- ልደውልልህ።
በዚህ ስልክ ላገኘው ትችላለሁ?
አዎ በዚህ አዎ okay እና ው- ማስታወቂያችንን ከምን ሰምተው ነው?
እ፣ ከእንትን ላይ ምንድን ሬዲዮ ላይ ሬዲዮ ላይ ዛሬ መምጣት ይችላሉ?
ዛሬ እስቲ ወደ በኋላ አካባቢ አመቻችቼ ወይ ልመጣ እችላለሁ። እስቲ አላወኩም።
እስኪ ዘጠኝ ሰዓት አካባቢ check አደርጎታለሁ።
በቃ እሺ እሺ